ጤነኛ ለሆስፒታል ሊዲያ ነኝ። እባክዎት ምን አይነት የጤና መረጃ ልስጥዎት?
ማስታወቂያ ላይ አይቼ ነበር። እድሜ ይስጥልኝ።
አብሮ ይስጥልን። ደንበኛችን ማህበራዊ ሚዲያ ላይ ወደ ውጭ ሀገር ላይ እንግዲህ
ምናለን ያችን ወደ ውጭ ወደ ውጭ ሀገር ወደ ካናዳ ለሚሄዱ እንልካለን እና እዚህ ላይ አይቼ ነበር።
እ እኛ ደንበኛችን information ነው የምንሰጠው እንጂ አንልክም። ደንበኛችን ማለት information ለመስጠት ነው።
አዎ information ነው የምንሰጠው።
information የሚልክስ ማን ነው?
እ የሚልክ እ እርስዎ ነው ፈልገው የሚያገኙት ደንበኛችን።
ነው አይደለ?
አዎ ደንበኛችን
አመሰግናለሁ።
ሄሎ ቪዛን ስለተጠቀሙ እናመሰግናለን። መልካም ቀን